ጤና ይስጥልን ቢዛ ኢትዮጵያ የደነኛ ባኮ ተመለራ
ድራፍት ፈልገን ነበር። ድራፍት እና ቢራ።
እሺ ደንበኛችን የት አካባቢ ነት?
ወይራ ኮንዶሚኒየም
ወይራ ኮንዶሚኒየም ነው ያለን።
አዎ።
ሰሞኑን እየወረደሉት ነበር ወይስ
አይ የዛሬ ዛሬ ሳምንት እንደወረደ ነው።
እሺ ደንበኛችን BGI ID ዮትን ወይ ደግሞ TIN number ያውቁታል?
እ የ ID ቁጥር እስ- እንዴ አዎ አስራ አራት ሀምሳ ሁለት ይንገሩኝ።
አስራ አራት ሀምሳ ሁለት ሰባ ስድስት ሁለት
TIN number ነው ወይስ BGI ID ነው?
ID number ኡ
እሺ 14
ሀምሳ ሁለት
52 ሰባ ስድስት ሁለት
70
ስድስት ሁለት
ድምጾት ይቆራረጣል። ደንበኛችን ሰባ ስድስት ሁለት ሰባ ስድስት ሁለት ሄሎ
ይሰማል። በመሀል እየጠፋ ነው ኔትወርኩ መሰለኝ።
ይሆናል እንግዲህ
14 52 76 ሁለት
ሁለት መጨረሻ አዎ